hello
ይስጥልኝ።
አይሰማም?
ይሰማል። እንድታርገው
okay ልዘጋው ብዬ ነበር አይደለም፣ እምቢ አለኝ ይሄ ቁጥሩ ምኑ ነው እምቢ ያለክ?
እ የቴሌውን ትኬት
ትኬት አለ?
ነው ትኬት የለኝም።
subscribe አርጋ ደ- ኮኮብ ዘጠኝ ሰማንያ አምስት መሰላል አርጋ ደውልና
ኮኮብ
ዘጠኝ ሰማንያ አምስት መሰላል አርጋ ትደውላለህ መጀመሪያ።
ሰማንያ አምስት
አዎ መሳ- መሳልል ከዛስ ከዛ እ፣ ሰባ ቁጥር ተጭኖ አማርኛ አለው
ሰባት ቁጥር
ተጭኖ ቋንቋውን አማርኛ ታደርገዋለህ።
ከዛስ
ሶስት ቁጥር ለመጫወት የሚል ትመርጣለህ።
ምኑ
ሶስት ቁጥር ለመጫወት የሚለውን ትመርጣለህ።
okay ከዛ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
አ ልዘጋው ብዬ እኮ ነው።
አዎ እንዲቋረጥ ነው።
አዎ
እሺ መስመር ላይ ጠብቀኝ፣ እኔ ያቋረጥልሃለሁ።
እሺ
አንዴ መስመር ላይ ጠብቀኝ። እሺ
okay
ደንበኝነትን አቋርጠከዋል።
ቆርጠዋል።
ዛሬ አቋርጠከዋል።
እሺ
እሺ